ደቂቅ አገባብ ምዕራፍ ሁለት ክፍል አንድ ለ ለአዳማቂ አቀብሎ ሸሽ በቁም ቀሪ ን የ ይሆናል። በብትን ሰዋሱ ሁሉ ይገባል። በአስር ሰራዊት ይዘረዝራል። ን ሲሆን ተሳቢ፣ የ ሲሆን ተጠቃሽ ይባላል። ጠቃሾቹ ግዕዝ፣ ካዕብ፣ ሳልስ፣ ራብዕ፣ ሳድስ፣ ሳብዕ ናቸው። ይህም ነዋዩ ሎቱ፣ ነዋይከ ለከ፣ ነዋያ ላቲ፣ ነዋይኪ ለኪ፣ ነዋዮን ሎቶን፣ ነዋይክን ለክን ማለቱን ያሳያል። አቀብሎ ሸሽ ሲሆን በሳልሳ ይገባል። ለይኩን ብርሃን እንዲል ን ሲሆን አእምሮ ሎቱ አእመረከ ለከ አእምሮ ሎቱ አእመረከ ለከ ሴሞ ለጴጥሮስ አንገሶ ለዳዊት ማለቱን ያሳያል። ሲዘረዘርም ልየ ሊተ ለከ ለኪ ሎ ሎቱ ላ ላቲ ለነ ለክሙ ለክን ሎሙ ሎቶሙ ሎን ሎቶን ይላል። ለ በቁም ቀሪ ሲሆን ለሲመት ተሐርየ ለሕግ ቀና ለአምላክ ተቀን የበል